ሄሎ ይስጥልን። ቤት ቤት ቤቲ ነው የምልርዳው።
አሻወት ጠይቄ አልደረሰኝም።
ስንት ብር ነው?
አንድ ሺ ሰባት መቶ አንድ ሺ አምስት መቶ ብር ነው የጠየኩት።
በዚህ ስልክ ነው?
አዎ።
እሺ አንዴ ጠብቀኝ፣ ቼክ ላድርገው።
ደብል ክሊክ ብቻ ነው የሚጠደው። አዎ ስጽፎ እራሱ ነው እንደዚህ ያደረገብኝ አውቶማቲክ።
ምን አልከኝ?
አ- እዚሁ ነው ማለት
እሺ አንድ ሺህ አምስት መቶ ብር አ በ voucher ነው እሺ ያወጣኸው? በ voucher እ?
በቮቸር በቴ- ነው ያወጣኸው፣ በቴሌ ብር አይደለም።
ኧረ በቴሌ ብር ነው አይደለም።
አርድራር ነው
በ voucher ነው ያወጣኸው። በ voucher ስታወጣ ሁለት አይነት አማራጭ አለ። አቅራቢያ ቤት ቤት ሱቅ ካለ እዛ ሄደህ cash አንድ ሺህ አምስት መቶ ብር መቀበል ትችላለህ፣ voucher code ሰጥተሃቸው። ካልሆነ ደግሞ ወደ ቤት ቤት እንዴት እንደምትመልሰው ነው ይነግርሃለሁ፣ ራስህ ትመልሰዋለህ። ግን ድጋሜ ወጪ መሆን አይችልም፣ ትጫውትበታለህ።
አ አ አይ፣
ሄሎ እሺ አቤት
አሰማኸኝም?
ሰሞን ማቲ ከብዳር ቤት ቤት ኤጀንት አለ እንዴ? የለም ጅጅ ጅጅጋስ
ጅጅጋ አለ።
አየሽ መልሽ እሺ መልሽልኝ በቃ እኔ ሳልሆን አንተ ነው የምትመልሰው። ጅጅጋ ግን አለ ከፈለግ።
ጅጅጋ ኤጀንት አለ አዎ በውክልና ማውጣት አለን።
ይቻላል የ- የራሳችን ሱቅ አለ።
በውክልና ማውጣት ይቻላል በውክልና ማለት አልገባኝም።
ማለት እኔ ስለ ካልሄድኩኝ በጓደኛ ምናምን ማለት
አዎ voucher code ኡን የያዘው እንጂ መውጣት ይችላል።
አይደለ አዎ አየሽ voucher code ኡን ንገረኛ እንደዛ ከሆነ እኔ ሳልሆን አንተ ነህ የምታገኘው። እሱንም account history የሚል አለ የቤስት ቤት ቀሪ balance ን የምታይበት ጋር።
አካውንት ሂስትሪ አዎ የቤስት ቤት ቀሪ balance የምታይበት ጋር አለ አይደለ?
አ
እሱ ጋር account history የሚል አለ።
እ ከዛ እሱን ስትነካው voucher history የሚል ያመጣልሃል።
ኦኬ ቮቸር አላ history ላይ አንድ ሺህ አምስት መቶ ብር pending ብሎ voucher code የሚል አለ።
okay እሱም voucher code copy ታደርግና
አ ትይዘውና ላክ።
ለልጅቷ ትሰጣታለህ። ለ cashier ዋ ብር ትሰጥሃለች ማለት ነው። ወይ ደግሞ እ፣ እዛ አባ- ስትሄድ cashier ዋ ታሳይሃለች voucher code እንዴት እንደምታገኝ።
አይ እኔ አልሄድም በአጋጣሚ ወደ ጅጅጋና በውክልና የሚቻል ከሆነ እኮ ስልክህን ስጠውና እሱ ወይ ያውጣልክ።
ማ ስልኬን ሳልሰጠው እንዲሁ አልችልም voucher code ኡን ስጠውሽ voucher code ኡን ሰጥቼው ማለት ነው ይቻላል። አይ እሷ አይ፣ ካላወቅክበት እሷ እንድታወጣልህ ነበረ።
ኧረ ችግር የለም አወጣዋለሁ እንደዛ account history ላይ ገብቼ voucher history ምናምን አላልሽኝ አዎ ከዛ ቮቸር ኮድ አይ።
የሚላል ቀላል ነው።
አይ ካልሆነ ደግሞ ደውላለሁ እሺ ችግር የለም።
support አይ እሺ እሺ መልካም ቀን።
እሺ እሺ